hello
ሄሎ
ሄሎ ሄሎ፣ አብዲ ወይ አብዲ፣ እንዴት ነህ?
አላስ ደህና ነሽ አሉ አለው። እሺ አምሮኝ እንጂ አልታዘዝንም እያሉት ነው።
አ አ እስኪ አቅርብልኝ ላናገራቸው።
ያት እየሰማችሽ ነው
እሺ ላናግራቸው።
ሌላ ጤና ይስጥልኝ አምሮኝ ሲምሲ ነው።
አዎ
እሺ ከቢው ነበር በኦርደር ነበር መቶ አምስት ዘጠና አንድ አስራ ሶስት ኦርደር አልተበላችሁም።
አዎ አልተቀበለኝም።
እሺ እሺ፣ አመሰግናለሁ። ቦት ላይ ሄሎ።
ያሳውቅሃለሁ። እሺ bot ላይ ያሳው
እ ምን አልሽኝ?
bot ላይ ያሳውቅሃለሁ።
አሳውቅኝ እሺ ቶሎ እንዳትረሽ
እሺ